ጤና ይስጥልኝ። አሪፍ ነኝ። ዋሌኩም
ሰላም ማይ እዚህ በፊት አመልክቼ ነበር እንትን ስክሪንሽ ምናምን ቴሌ ብር ብለሽ እንትን ቴሌግራም እሺ
ልኬው ግን አልመልሰውም።
እሺ ማን በሚል ስም ነበር ያስመዘገቡት ለመኛቸው?
ዘሪሁን
እሺ ቁጥሩ ይሄ ነበረ አሁን የደወሉበት
አ፣ የትኛው አሁን የደወሉበት ቁጥር ነው ያስመዘገቡት?
ሰባ አምሳ አራት ሰባ ሶስት ሰባ አምስት ያስመዘገብኩት አዎ የተላኩበት ቴሌግራም በዚህ ነው።
እሺ ጉዳዮት ያስመዘገቡት ሱሪ የተቆረጠበት እ
ይሰማዎታል?
ይሰማል ይሰማል።
ሄሎ
አቤት አቤት አይሰማም እሺ አሁን ይሰማኛል።
እ፣
እሺ ደንበኛችን እያየውሎት ነው። ከ CB ብር ነበር አይደል?
አዎ
እሺ በእኛ በኩል ለባለሙያዎቹ ተላልፏል። እዚህ ጋር እንደሚያሳየን አዲስ የሰጡ ምላሽ የለም። እ፣ በድጋሚ እናሳስብዎት እና የሚሰጡን ምላሽ እነግርሃለን።
ሳምንት ሆኖ
ሄሎ
አቤት አቤት ሳምንት ሆኖ
እሺ ስለቆየቦት ይቅርታ እንጠይቃለን። አሁን ደግሞ መደወሎትንም ጭምር ነግረን ቶሎ እንዲሰራልን እናደርጋለን።
እሺ እሺ ደንበኛችን